ጤና ይስጥልኝ ቢጂአይ ኢትዮጵያ ብርሃን ነኝ። እባክዎ ምን ልርዳዎት?
እባክህ አስመዝግበን ነበር። ከትናንትና ወዲያም draft ማሽኑ አረፋ እያረገ ነበር።
አስመዝግበው ነበረ?
አዎ ትናንት ወዲያ አስመዝግቤ ነበር።
እሺ ደንበኛችሁ የቢጂ ID ዎትን ወይም ደግሞ ያስመዘገቡበትን ስልክ ቁጥር ይስጡኝ።
ዘጠኝ አስር ዘጠኝ አስር ስልሳ ስድስት ስልሳ ስድስት ሰማንያ ሰባት ሰባ ስምንት
ዘጠኝ አስር ሰማንያ ሰባት
ዘጠኝ አስር ስልሳ ስድስት ስልሳ ስድስት ሰማንያ ሰባት ሰባ ስምንት
እሺ አንድ ጊዜ ይመስለኛል። አክሊሉ ጌታቸው ነው።
አዎ እማዬ፣ እሺ ዩባል ሆቴል አዎ እሺ ደንበኛችን ከሁለት ቀን በፊት አስመዝግበው ነበረ እያየሁት ነው። እ፣ ምናልባት ወረፋ ሆኖ ወይም ደግሞ በሲስተም ምክንያት አላዩትም ሆኖ ሊሆን ይችላል። ስለዚህ አሁን ድጋሚ መዝግቤ ያስተላልፍልዎታለሁ፣ ይጠብቋቸው ይመጣሉ።
አመሰግናለሁ።
እሺ ደንበኛችን፣ ሌላ የምረዳዎት ነገር አለ?
የለም የለም።
እሺ ስለደወሉ እናመሰግናለን። መስተንግዶ ላይ ያሉትን ሀሳብ ከሚሰሙት ድምፅ በኋላ ያስቀምጡልኝ። መልካም
እሺ እሺ